ሌላው መሰረት መሰረት አሁን ለቅድስት ወርደር ነበር ነግሬያት ነበረ። ሄሎ ወየ እየሰማሁ ነው።
ተቃራኒ ነው። አስወጡ በያት። እኔ ወደ ገርጅዬ ማን ነው ስምህ?
ይትባረክ ደምስ ሚቼ
ይትባረክ። እሺ ግራት እሺ ኦርደር ነበሩ ልንገርሽ ለአንቺ ኦርደር ነምበር ሶስትን ትመልሳለች። ከዲቫይን ወደ አስላስ ነው። እኔ ወደ ገርጅዬ ሄድኩ ነው። ኦርደር ነምበር ስድስት ስልሳ ስድስት ስልሳ ስልሳ ቢና አላረግም እ ሁለት ገርጅ ይዣለሁ። ቢና አላረግም አለሽ አንቺ
ይትባረክ የሚሆን ነውን እኮ የሚደረገው እሺ እሺ አልኩ እኮ መሰረት እሺ እንዲወቅ አንተም አውቀሃል እኮ እኮ ታዲያ በዛ እስኪ አንዳንዴ ተሳሳቱ። እናንተ እናንተም ተሳሳ እንዴ አንዳንዴ ምን ሁሌ ልክ መስራት ምን አይነት ሰው ነሽ? ይደብራል። ኧረ ይደብራል። እሺ በቃ እሱ እሱኝ በቃ
ኧረ ተው ለምን ማነሽ?
እሱ ስለ ሳይክል- ተማሽኛል? አል- አ- አጋብን? እኔ እንጃ አላስታውስም።
ጥንብር ይትባረክ ገዝተሻል ቤት ቆይ አንዴ ጠብቀኝ።
ጥንብር ገዝተሻል እ ኧረ ሳይክል ኧረ ይላል እኛ እኛም ጋር ገቢር ነበር እንዴ ሰው ቀረሱ ራሱ አሁን መጋባት
አለ አይደል? ይቻላል ይባላል